ጥዕና ይሃበለይ አክሱማዊት Ride
ሰላም እንዴት አላችሁ?
እግዚአብሔር ይመስገን። እንዴት አደር?
እግዚአብሔር ይመስገን። ደንበኛ ነበርኩና እዚህ ባህር ዳር ቀበሌ አስራ አራት የፍራት አካባቢ ላይ
አክሱማዊት Ride ነው።
መጀመሪያ ላይ ቼሱ ሆኗ
አክሱማዊት Ride ነው። አክሱማዊት Ride ነው።
okay ውሃ የምታከፋፍሉት አይደለችም?
አይደለም፣ አክሱማዊት Ride ነው። ይሄ
okay short code ሰጠው የነበረ ብቻ ደውል ብለው በዚህ መስሎኝ ነው። sorry እሺ።
እሺ፣ ችግር የለውም።